ሄሎ hello ጤና ይስጥልን ቤስት ቤት አዎ አብሮ ይስጥልንና እሺ ምን ልርዳክ አዎ እነዛ ደውል ያልሽን ዘጠና ሶስት ስልሳው አይ- አያነሱም በ እሺ ያኛው ስ- የመስመር ቁጥር አልደወልክ የስልክ ቁጥሩ ዜሮ ዘጠኝ ብሎ የሚጀምረው
ያ የኔ ቁጥር አይ አይደለም ዜሮ ዘጠኝ ሰባ የሚለው ሰባ
ዜሮ ዘጠኝ እ ሰባ
አርባ ሰባት
አርባ ሰባት አርባ ሰባት ድጋሜ
እሺ ከዛ አስራ ስድስት መጨረሻው አስራ ስድስት አዎ መጨረሻው አስራ ስድስት አርባ ሰባት አርባ ሰባት አስራ ስድስት ምን ልበለው እዚህ ደውልላቸው ወይም ደግሞ ቴሌግራም ላይ ወራቸው ወይም የእነሱ ነው እሺ እሺ እሺ